ఏలం
Habe ich da mehr Schlüssel da?
የማሽን ጥገና ፈልጌ ነው።
እሺ አስመዝግበው ነበር ከዚህ በፊት አዎ ተመዝግቤ።
ደንበኛችን ስለሞተ
አዎ አስመዝግበው ነበር።
አዎ
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት በደወሉበት
የተመዘገበው በዚህ አይደለም።
በሌላ ስልክ ነው። ስልኩን ይነግሩኛል። የተመዘገበ
አዎ
ይነግሩኛል። ደንበኛችን ሰላሳ አምስት ሀምሳ አራት
ሰላሳ አምስት ሀምሳ አራት
ሰባ አንድ ሀምሳ ስድስት
ሰባ አንድ ሀምሳ ስድስት መስመር ላይ ጠብቁኝ አንድ ጊዜ ቤተሰብ ግሮሰሪ ነው ደንበኛችን።
አዎ
መቼ ነበር ያስመዘገቡት?
አረ ቆይቷል በጣም በናትሽ እስከዛሬ ድረስ ጥገና አላገኘም።
ማንም አልመጣም ወደ እርስዎ?
ባለፈው መጥቶ ባለ ቆይቷል። ከዛ አልተስተካከለም። በድጋሚ ትላንትናም ነገርኩት፣ ዛሬም ነገርን ምን
ደንበኛችን እኔም ደግሞ አስተላልፍልዎታለሁ ለሚመለከተው ክፍል መስመር ላይ ጠብቁኝ አንድ ጊዜ።
እ?
ስሞት ማን ይባላል የእርስዎ?
የማ የኔ አስቻለው በቃ አስቻለው
ይህን number ኡን ያውቁታል የቤቱን?
number ኡን እንኳን እ፣ ማለት አለ ግን አሁን እ፣ በአይምሮ አላስታውሰውም። እንትኑ ሱራፌል አበበ ነው የሚለው። ፍቃዱ ሱራፌል አበበ ነው የሚለው።
እሺ፣ ደንበኛችን የት አካባቢ ነው የሚገኙት? የት አካባቢ ነው?
አዳማ ፖስታ ቤት
ደንበኛችን
እ?
ይሰሙኛል? መስመር ላይ እ?
ያሉ አ መስመር ላይ ያሉ እሺ፣ ድምፆ አለ።
ይቆራረጣል፣ እዛ ነው። እሺ፣ የት አካባቢ ነው የሚገኙት?
አዳማ ፖስታ ቤት ፖስታ ቤት
ደንበኛችን እየሰሙኝ ነው?
አዳማ ፖስታ ቤት ነው አድራሻችን።
ይሰማዎታል?
አዳማ ፖስታ ቤት አዳማ ነው ያሉኝ አዎ ፖስታ ቤት እ?
ነው ያሉኝ ደንበኛችን።
እ?
ሌላ አለው ከዚህ ውጪ?
ፖስታ ቤት እ?
እሺ፣ አዳማ ፖስታ ቤት አ
ደንበኛችን መዝግቤልዎታለሁ። ድጋሚ ለሚመለከተው ክፍል አስተላልፌያለሁ። ይመጣሉ የጥገና እሺ።
ባለሙያ ግን አቡ እንትን በይልን በእናትሽ አቡ ድራፍት ተበላሸብን አንድ እንትን እና ማሽኑ ብዙ ቀን ሆኖታል። ቶሎ በፍጥነት እንዲመጡ አድርጉልን።
ደንበኛችን ስለተፈጠረ ችግር ይቅርታ፣ በፍጥነት እንዲመጡ አስተላልፌልዎታለሁ።